Hello ጤና ይስጥልን ከቪዲዮ ኢትዮጵያ ነበረ መደውሎት አዎ እሺ እሺ እ የወረፋ ቁጥሮት የ CO2 ጋዝ መከታተያ ቁጥሮት Okay ኦክሲጅኑ ሁለት ሰማንያ አንድ አዎ የኦክሲጅኑ
ስልሳ ሁለት ሰማንያ አንድ ነው
ስልሳ ሁለት ሰማንያ አንድ አዎ ከሶስት ቀን በላይ የሚቆይቦት ከሆነ መልሰው እኛ ጋር ይደውሉና እንደ ቅሬታ ማስመዝገብ ይችላሉ በዚህ ቁጥር እሺ ስልሳ ሁለት ሰማንያ አንድ እሺ እሺ እሺ ስለደወሉ እናመሰግናለን እሺ ምንም አንተ የጽዳት ሰራተኞቹ ግን ያው በቻልሽ አቅም ተባበሉ እሱ ነው እሺ ደንበኛችን አስተላልፌልዎታለሁ እሺ እሺ